ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌቪ
አብረስትልኝ
አለን። ምን ልርዳዎት?
አይ የሆነ ቲኬት ምናምን ይቆርጣል እንደ ምንድን ነው አየር ሰዓት ምናምን ይገዛል ብሎ በዚህ ደብል በማለት እንትን ሚንሽዝ ላይ አይቼን ሊወልኩት ይሄ ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አላቸው።
አሀ
ሽልማቶቹ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ይሞላሉታል። game ኦችን መጫወት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ።
አይ በዛ እኮ ተመዝግቤ ነበር እኮ እንትን በእንግሊዝኛ መጫወት ስለማይችል ነው።
ምን አሉ?
አይ እኮ አገባቡ አልገባኝም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
አ ሰማንያ አምስት ይመስላል።
አ ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ
እሺ።